hello ጤና
ጤና ይስጥልኝ።
አብረሽ ይስጥልን።
ቺፕ ቺፕ አዎ ቺፕ ቺፕ ነው።
አዎ፣ ቅድም ደውለውልኝ ነበረ driver ኦቹ።
እሺ እስካሁን ግን አልመጡም።
የት ነበር location ኑ?
ሽሮ ሜዳ አካባቢ።
driver ደውሎሎት ነበር?
አዎ አስራ ስምንት ቤት ዜሮ ዘጠኝ አስራ ስምንት የሚል እ ሽንኩርቱ ለነገ ነው የሚመጣሉ አዎ፣ ታሳውቀኑ ሽንኩርቱ፣ ታ አዎ አዎ፣ እሱን inform አድርጋችሁኛል። ሌላውንም ነገር ነገ የሚመጣ ከሆነ ሁሉም ወይ አንድ ላይ የሚመጣ
እስቲ ለ driver ኡ ደውዬ check ላርገው። ሌሎቹ ግን እንደወጡ ነው እኔ የማውቀው። ስለዚህ ልደውለትና check ላርገው።
እሺ የደወሉለት ስልክ ቁጥር ይነግሩኛል?
እሺ፣ አንድ ይጠብቂ።
እሺ
ሎሊ ችፕስ የላቸውም እኮ አስራ ሀምሳ ዘጠኝ ዜሮ ዘጠኝ ሀምሳ ዘጠኝ አይደለም ዜሮ ዘጠኝ አስራ ስምንት እሺ ሀምሳ ዘጠኝ እሺ ሰባ ዘጠኝ እሺ አስራ ስምንት አስራ ስምንት እሺ ልደውልለትና አሳውቆታለሁ።
እሺ እሺ።
እሺ